ገላጡ
ሰላም ነው እናቴ?
እግዚአብሔር ይመስገን።
ድሬዳዋ ብራንቻችሁ የት የት ጋር ነው? ሳቢያ መስቀለኛ ጋር ነበር ወጥታችኋል?
ድሬዳዋ አንዴ እሺ ልጠይቅልህ። Hello አቤት አንተ የት ነው የሄድከው?
መስቀለኛ አካባቢ ነበርኩኝ። እዛ የለም ብዬ እሺ እንትን ገንደ ቆሬ ገንደ ቆሬ
እዛ ብቻ ነው ያለው። ፖሊስ ለማለት ነው።
ገንደ ቆሬ አለ፣ ሼል አለ እና ደቻቱ።
Okay። Voucher ይሰራል እዛ አዎ ይሰራል። አንዱ የሚቀርብ ቦታ ሄደ። አሁን ሼል አለ፣ ደቻቱ እና ገንደ ቆሬ።
ገንደ ቆሬ ምኑ ጋር? እሺ እሺ፣ በቃ ገንደ ቆሬ እሺ ወይ ደውልልን፣ check አድርገህ ካጣኸው እንደውልላችኋለን።
እኮ አይ ቦታው የጋ ነው ብዬ ነው። ገንደ ቆሬ የቱን የቱን?
ገንደ ቆሬ ሰፈር ነው እኮ እና የግ ቤጋ ነው የሚሄደው። ቤት betting ምኑ ጋር ነው?
እሺ እንትኑን ነው ቦታውን ነው መለያ ቦታውን ነው አዎ።
ገንደ ቆሬ ምኑ ጋር? እሺ አንዴ ሄሎ ወይ ወይ ጠይቄ እደውልልሃለሁ። እሺ እሺ።
እዛ ያለውን ሰው አይ